እኔ አሪፍ ለዛ ነው ባኩም ልርዳው
እንትን ብር ትራንዛክሽን አድርጌ ወደ ዩቲዩብ እሺ ስክሪን ሻት ላክ ብላችሁ ነበር ልክ ያለኝ በቴሌግራም ላይ እሺ ስሞትም አልበለብኝ ትንሳኤ ስንታየው
ትንሣኤ ስንታየው እሺ ደመኛችን አንዴ ጠብቆኝ ሌሎት እሺ
ደንበኛችን መስመር ላይ ያለው
hello አዎ እ፣ ልዑል ትንሣኤ በሚል user ነው የምንላኩት
ልክ ነሽ
እሺ እሺ ደንበኛችን ወደሚመለከተው አካል እናስተላልፍሎታለን እሺ እንደውሎታለን በተስተካከለ ሰዓት እሺ አመሰግናለሁ እሺ እኛም እናመሰግናለን መልካም መልካም